ያለ color hello አቤት እ ደህና ዋልሽ? አ- አሁን ደውዬልሽ ነበር እንትን MRI የጭንቅላት ያለ color
brain ዋጋውን። አዎ brain
ይዛውት ነው
color አዎ ይዛውት አለች።
ሁለት ሺህ ሰባት መቶ ብር MRI ነው ወይስ ዲስካል ነው?
አይ MRI MRI
brain ዲስካል ከሆነ አምስት ሺህ ሶስት መቶ
አምስት ሺህ ሶስት መቶ አዎ contrast የሚጨምር ከሆነ ይጠይቋል።
እ እ ምን አልሽኝ?
ይዛውት ነው ዊዝ ነው ይበሏት ዶክተሯን።
አይ ከ- ከ color ውጪ ነው ያለችኝ። ያለ color የሚባል አለ
እንደዛ ይደረጋል።
እ? እ?
ከዶክተሯ ጋር እ?
ላገናኝሽ እ?
ዶክተሯ የለችም እንዴ?
እ፣ አሁን አጠገቤ የለችም፣ ወጥቼ ነው። እ፣ ያ- ያ- ያለ color የሚባል አለ እ?
አይ contrast ይጨምራል ወይ ብላኝ ነበረ።
ቀለም ይበሏት።
contrast contrast አዎ contrast።
contrast ይጨምራል
እሺ፣ ጠይቃታለሁ፣ ደውልልሻለሁ።
ይጠይቋል።
እሺ